ጤና ይስጥልኝ አሪፍ ነኝ። ቤዛዊት ነኝ። እባክዎ ምን ልርዳዎት?
እሑድ ዕለት ወደ ቫሞስ ሳንቲም አስተላልፌ መቶ ብር እሺ አልገባልኝም ነበር እና screenshot አድርገህ ላክ ብላችሁኝ ነበር እሺ ደንበኛችን
እና ልክ ያለው screenshot አድርጌ OK፣ እኛ ጋር ደውሎ አስመዝግበው ነበር።
አዎ በዚህ ስልክ ማለት ነው።
እሺ ደንበኛችን የቴሌግራም የሚጠቀሙበት ስሞት ማን ነው የሚለው?
ኤቢ ኤቢ አይደል?
አብርሃም ኤቢ አዎ አዎ፣ ኤቢ ኤቢ ነው የሚለው።
አብርሃም አመንሸዋ ነው የሚለው።
አዎ አዎ እሺ ደንበኛችን አይተናል። በእኛ በኩል ሲስተካከል ደውለን እናሳውቆታለን።
እሺ እሺ መልካም ቀን።